ቤት ቤቲ ነው የምልህ።
hello ማታ የሆነች ሺ ሰባት መቶ ብር withdraw አድርጌ ነበር።
በዚህ ስልክ ነው
አዎ ሺ ሰባት መቶ እና አንድ መቶ ብር ለብቻ አድርጌ withdraw መቶ ብር ለብቻ withdraw
መቶ ብር እና ሺ ሰባት መቶ ብር
እሺ። መቶ ብሩ ምናልባት በ voucher ነው ያወጣኸው እንጂ ኦንላይን ከሶስት መቶ ብር በታች አያወጣልህም።
okay በ voucher እንጂ አይወጣም።
አዎ ከሶስት መቶ ብር በታች አያወጣም ኦንላይን።
ያኛው
ያኛው check ያደረኩልን ሀምሳ ሀምሳ ብር አድርገህ በ voucher ነው ያወጣሃቸው። ቴሌግራም ላይ hi በለኝና እንዴት እንደምትመልሰው አሳይሃለሁ። ወደ ቤት
እኮ hi ብዬ ቤት አልመለሱት ሺ ሰባት